Hello. ሄሎ ሄሎ
ሄሎ፣ ጤና ይስጥልኝ።
አብሮ ምን ነበር?
እንትን የሆነ ካሻውት ብዬ ሁለት ሺህ አምስት መቶ ብር አልገባ አለኝ ወደ ንግድ ባንክ።
አሁን የደወልኩበት ነው የሚስቢ ቁጥር አዎ የእንትኑ ቁጥሩም ይህ ብሎ አሱ ነው ወይ ወደዛው እንድትመልስልኝ ነበር ወይ እንድትመልስ እሺ፣ ቆይ check ላድርገው
እ?
check ላድርገው። መቼ ነው?
እ፣ ዛሬ ነው ጠዋት ላይ ነበረ ሲያሻለ መሰለኝ።
ወደ ንግድ ባንክ ነው የላከው አይደል?
አዎ ወደ ንግድ ባንክ ነበር ይላል።
እሺ፣ process ላይ ነው። ለቻፓ አሳውቃቸዋለሁ። እሺ፣
okay ወይ ካልሆነ ወደዛው እንድትመልስልኝ ነው።
already process ላይ ስለሆነ ቻፓ ውስጥ ነው ያለው።
okay።
ይሆን ይመለስ።
ስለዚህ አሁን የሚመለከታቸው ቻፓ ነው።
አዎ
እም- okay፣ እሺ፣ ስልካቸው ይኖርሻል።
እ?
ቻፓ ማለት እንትኑ አይደለ
እ?
አስተላላፊ ድርጅት።
አዎ ዜሮ ዘጠኝ እሺ እንትን እሺ
ስልሳ
ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰማንያ አርባ ሰባ ሁለት መጨረሻው ሰባ ሁለት
ሰማንያ አዎ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰማንያ ሰባ ሁለት መጨረሻው ሰባ ሁለት
ሰባ ሁለት ኦኬ ይቅርታ ሰባ ሁለት እሺ